Hello
አሌክስ ወይኔ ይቅርታሽ እንትን ሌላው
ወይ Hello።
ወይ ፍቅር አሌክስ ና ወይ መሲ ነሽ? አዎ።
ሌላ ስራ ይዤ እንዳነሳኸው አላየሁትም ነበር ለዛ ነው
አይ፣ ደውልለት አይ።
ለ customer አንስቷል
እሺ ብዙ ሚስጥር አላወራሽም አይዞሽ።
አይ እሺ እሺ